hello
አቤት።
ሰላም ጤና ይስጥልኝ። ቴሌቪ
አዎ፣ ሰላም
ቴሌቪን ምን ልርዳዎት?
ቴሌብር
ቴሌብር መቶ ሀያ ሰባት
አዎ፣ ቴሌብር አይ ምዝገባ ወይ ሲ- ስልኬ ላይ ሁለት ሁለት ብር እየተቆረጠበት እየተቆረጠብኝ ስለሆነ
የቴሌቪዥን game ደንበኛ ሲሆኑ በየቀኑ ትኬት ስለሚገባለት ነው። በሚገባለው ትኬት game ኦችን መጫወት ነው።
አዎ፣ እሱን ለማቋረጥ ፈልጌ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ
ኮከብ ስንት?
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
እሺ